Слика.
አሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ይህ ከ advert ነው።
አዎ እ፣ ከአፍሪወርክ ፍሪላንስ ኢትዮጵያ ነበር የደወለው።
እሺ በ graphics designer vacancy አውጥታችሁ ነበረ አዎ እና አስራ ስምንት ላይ አዎ አዎ እሺ፣ pending payment ላይ አግኝተነው ነበር። ያስቸገራችሁ ነገር ይኖራል ክፍያ ላይ?
መልሲ payment ክፈሉ ይላል። አ- አራት መቶ ብር መክፈል አለባቸው። ከዚህ በፊት እኛ ከፍለን አናውቅም ነበር።
አዎ አዎ፣ ክፍያ ተጀምሯል። አላወቁም?
ክፍያ ተጀምሯል አላወቅንም። ግን ምን አለ መሰለሽ ካገኘን በኋላ ይሻል።
እም፣
ለምን መሰለሽ አሁን ከዚህ በፊት ሁሌ apply አድርገን አድርገን ምንም ያገኘነው የለም ስ- እስካሁን በእናንተ በኩል ማለት ነው።
እም።
ስለዚህ ካገኘን በኋላ ግን በ payment መንከፈል ይሻላል።
okay። እስከ ዛሬ በምን ምክንያት ነበር የማያገኙት? unqualified ናቸው ወይስ applicant አካ- የለም?
no accountant አውጥተን ነበር፣ graphic design አወጣን፣ ግን እስካሁን ምንም ምን እንትን ያለ የለም።
ምን applicant አለ ግን unqualified ናቸው።
አዎ ስለዚህ ምን ምን እንትን አላለም። ቆይተናል አንድ አንድ አመት አይሆንም ማውጣት ከጀመር። ስለዚህ ታከፍሉ ካገኘን ነው ወይስ በኋላ ግን payment የዛኔ የለም ነበር እንትን።
አሀ፣ ይሄኛውን የመጀመሪያ ጊዜያችሁ ነው ከፍላችሁ?
አዎ አዎ okay እም፣ እሺ። ሌላ የሚያስቸግሩት ነገር ሲኖር ይደውሉልን።
እሺ እሺ። ስለ ይሄኛውስ ምንድን ነው ታዲያ አሁን?
እ፣ ስለዚህ ይሄኛውን ግን ወይ አንዴ ከፍለው ያዩታል። ምክንያቱም እ፣ እንደ አዲስ እንኳን እ፣ ችግር የለም እኮ ባይሰሩ- ይኸውልሽ፣ እኛ ከቀጠርን በኋላ መክፈሉ ለእኛ ቀላል ነው።
አ፣ እንደዛ አይደለም ወይ የኛ አሰራር ደግሞ ተረዱኝ።
እ፣ አዎ ቆይ እስኪ ልደውልሽ ነው መልሼ እሺ